ራሳቸውን የሚያባክኑ ልጆች
ሰላም ነው። ማማሽን ለማስጠገን ነበረ
ደሞ ነበረ እ? ምን አልሽኝ?
ደውሎ አስመዝግበው አይ አሁን ገና እያስመ- ላስመዘግብ ነው።
ቁጥር ወይም ፒን ነምበር ነው ሲን ነምበር ሶስት ዜሮ ሀያ አንድ
ሶስት ዜሮ ሀያ አንድ አንድ
ከዛ ሶስት ዜሮ ሀያ አንድ አሻለን ሀምሳ አንድ ሰማንያ አምስት ስድስት
ደንበኛችን የቀበሉ ሀምሳ አንድ ሰማንያ አምስት ስድስት
መስመር ላይ ጠቁት ያየውሎት ነው የቤቱ ስም ማን ይባላል?
በእምነት
እ፣ ብዙ አካባቢ ላይ ነው ያለው ወይስ አንድ አንድ ቦታ ብቻ ነው ያላቸው?
እ፣ አንድ ቦሌ ያላቸው አንደኛው ደግሞ ላንቻ ጋር እዚህ ሪቼ ጋር
መስመር ላይ ነው አዎ አዎ እየሰማሁሽ ነውማ ሙሉ ስም እ?
ንገሩኝ፣ የእርሱ ሙሉ ስም
እ፣ እኔ promoter ኡ ነኝ ተስፋዬ ብለሽ መዝግቢው እዛ ያለው ማናጀር
ወይስ ማን?
ተስፋዬ እኔ እንጂ አባቱን ስም አላውቅማ
መስመር ላይ ነው ደንበኛችን አዎ እየሰማሁሽ ነው ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት አልሽ አይደል ዜሮ አራት ሰማንያ አስራ አንድ
ይገኛል።
እ፣ ሪቼ ጋር ላንቻ ሪቼ ጋር
ምንድን ነው ወይ draft ማሽኑ line ኡ ተበላሽቶ ነው። line ኡ የ draft ማሽኑ ከማሽኑ ወደ መቅጃው የሚወስደው line አለ አይደለ? እ ምን አልሽኝማ? hello ነው ይሰራሉ።
ይቆራረጣልማ። ምን አልሽኝ?
ሰውን ወደ ጥገና ክፍል አስተላልፎ ይሎታል።
እሺ እሺ፣ አመሰግናለሁ።
ደንበኛ
እሺ እሺ